ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንረዳው
hello ሁሉ ስፖርት ነው እባክዎ የምንረዳው
እንትን ገንዘብ እንዴት ነው ገቢ ማድረግ የምችለው ወደ ሁሉ ስፖርት?
ምን አሉኝ?
ገንዘብ ገቢ ሳደርግ እንዴት ነው ገቢ አላደርግልኝ ብሏል።
በቴሌ ብር ነው የሚያስገቡት?
እ
ምን አሉኝ?
አዎ በቴሌ ብር ነው ግን አልገባልኝ አለ።
ምኑ ነው ያስቸገሩት?
ኮድ አልመጣልኝ እያለ
verification code እ ኔትወርኮትን ያስተካክሉና ይጠብቁ። ከቴሌ ብር ስለሆነ የሚላክልዎት እ ኔትወርኮትን አስተካክለው ይጠብቁ፣ ይላክልዎታል።
ወጭ ሳረግ ወጭ ሳረግ ደግሞ አማራጩም አይመጣልኝ።
አዎ ወጪ ለማድረግ ፈልገው ነው?
አዎ ስልክዎት ይሄ ነው አሁን የደወሉበት?
አይደለም እሺ ስልክዎትን ይንገሩኝ።
ዜሮ ዘጠኝ እሺ
ሀያ ዘጠኝ እሺ አስራ ሶስት ሰባ ሁለት አስራ ሁለት ሰባ ሁለት
ዜሮ ዘጠኝ ሀያ ዘጠኝ አስራ ሶስት ሰባ ሁለት አስራ ስምንት አስራ ስምንት አዎ ዜሮ ዘጠኝ ሀያ ዘጠኝ አስራ ሶስት ሰባ ሁለት አስራ ስምንት አዎ እሺ ለ withdraw መልሰን እንደውልልዎታለን። የቴሌ ብሩን ግን እ፣ ኔትወርክ ያለበት ቦታ ሆነው የእንትን ይበሉ። በምን በሳፋሪኮም ነው እንደሚጠቀሙት?
ኧረ ኢትዮ ቴሌኮም ነው።
በቃ ኢትዮ ቴሌኮም ከሆነ ይመጣልዎታል። ኔትወርክ አስተካክለው ይጠብቁ።